હેલો
હેલો આવે છે
ખદમકીથી નો
હા
ልጅ ለማቅረብ ፈልገን ነበር
የስንት አመት ልጅ ነው
የአራት አምስት አመቱ በቃ አሁን ዲሞ ነው
እሺ እሺ ማስመዝገብ ይቻላል እሺ ስሙ የቤተሰብ ስልክ ቁጥር አለ
በቃ እኔን አላውቀውም
ያው ህፃኑን ስለ- ማግኘት ስለምንፈልግ ከመዘገብን በኋላ ህፃኑን በስልክ እናገኘዋለን እና ለዛ ህፃኑን የምናገኝበት አድራሻ ያስፈልጋል
እ ወይም ህፃኑን ይዘው ወደ እናንተ ብደውልስ አልችልም
እኮም ስሙን ከቤተሰብ መጠየቅ ይችላሉ ፈቃድም ጠይቀው ሙሉ ስሙን የቤተሰቡን ስልክ ቁጥር እ፣ አስመዝግበው ከዛ እኛ እንደውል- እንደውላለን ደውለን የስልክ ጥያቄዎች አሉ እሱን ካለፈ በአካል መጥቶ ፈተና ይፈተናል እ፣ ከዛ ያው እጹብ ድንቅ ልጅ ሆኖ ከቀረበ ሽልማት አለው ማለት ነው ለጠቋሚ
እሺ ቤተሰቦችንም እንጠይቅና እናቀርበዋለን እሺ ስለዚህ ቤተሰቦቹን አስፈቅደው ስምና ስ- ስልክ ቁጥር ሙሉ ስሙና ስልኩን እ፣ ጠይቀው ይደውሉልን እሺ እሺ አመሰግናለሁ እም፣ አመሰግናለሁ እሺ